ಇಲ್ಲ ಇಲ್ಲ አሜን
እንዴት ነው?
አለን እግዚአብሔር ይመስገን መረጃ ለመጠየቅ ነበር።
እ?
መረጃ እ?
ለመጠየቅ ነበር።
እሺ አለን ሄሎ አቤት
ሄሎ ይሰማኛል አባዬ
ዋርኒንግ ፍሮም አርሲፒ ጋዳታ ደስ ኖት ትራንስፈር ቱ ሰርቪስ ይላል። ማሽን እ?
ማሽን እሺ ማሽን ምን አይነት ነው ትነግረኛለህ
ኢአርሲኤ
ሲያርቴን ማለት ነው
ኢአርሲኤ
ሲአር ሲአር አስር ነው ኢአርሲኤ ፒ አር
ሲኤ
እንደዛ የሚል ማሽን የለንም። ፒኤምኤ ማለት ነው።
አይ ሲኤ ኢአርሲኤ ኢአርሲ ሲአርሲኤ ማለት ነው።
ኤምአርሲ እኮ ነው የምትለው። ኤምአርሲ ማለት ነው። ሲአር ስፔሊንግ ንገረኝ። ከጎኑ ብለለ የማሽን ቁጥር ማሽንህ አንተ ጋር ከሆነ እንዘጋለን።
እሺ ጎኑ ላይ ሲአር ነው ሲአር ቴን ነው
ሲአርቴን ማለት ነው። እኮ በቃ አዎ፣ ሲአርቴን።
ቴሌ- ቴሌ ትሄድና
እ ኢትዮ ቴሌኮም ሄደ ጉዳይ የካሽ ሬጂስተር ሲም ካርድ ለመግዛት ስለመጠየቅ ነው ብለ ማመልከቻ ጽፈ በንግድ ፍቃዳችሁ ስም እና